ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ቅርጸ ስራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ፊትሽ ቅርጽ ውበቱ ማስደሰቱ አሉሽ ሽፋል ቅንድብ ለድምቀቱ ያስልካካ አፍንጫ በጠይም መልክሽ ላይ የውበት ቅርጽ ይዞ አርጎሻል ይበላል ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ጥቁር ሐር መሳይ ነው ጸጉርሽ በትከሻሽ ወርዶ አልብሶሽ አሟልቶ ፈጥሮሻል ምንም አይጎልሽም ድንቅ ልጅ ድንቅ ነሽ በሌላ አልጥራሽም ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ